Hello ሰኒ እንዴት ዋልሽ?
ደህና ደህና ደህና ዋልሽ?
ቹቹዬ ወዬ ወዬ
እ አንቺ ነሽ እንዴ ባባ የሚለው እ ባ- እኔ እንጃ።
ባባ ባባ ይላል እኔ እንጃ እ አላውቅም። እ ምን እንደሚል ያመጣሽ አላውቅም።
ነው ይሄ ማን ስልክ ቁጥር ነው ታዲያ ይሄ?
የቢ- የቢሮ ነው አሁን በቢሮ ስልክ ነው እ የደወልኩት። በቢሮ ነው የደወልኩት።
አልበቃሽም እንዴ እስካሁን አሁን ልወጣ ነው ገና ገና ልወጣ ነው።
እ በሰርቪስ ነው የምትመጪው አ- እስቲ እሸኝሻለሁ ብላኛለች። ይሁን የምሄድበት ቦታ ላይ እሸኝሻለሁ ብላኛለች።
አይ ጥሩ ነው እ እ የሚቀመስ ነገር ቀመሽ እስካሁን ሰኒ?
አ እየጠጣሁ ነው
ኦ እየጠጣሁ ነው። እንዴት ይከብዳል በመድኃኒዓለም።
እንዴ ደስ እንዳለኝ ነገር ሆዴ ሁሉን ቅልልል ብሎኝ ብታይ ምን ይዤልሽ ልምጣ? ወይ apple ይዤልሽ ልምጣ?
ምንም አያስፈልግም እ?
ምንም አያ- ብርቱካን ይዘሽ ነይ ካቸ- ካልሽ እሺ እሺ እሺ እሺ እሺ እሺ ሰኒ፣ እሺ እሺ ሰላም ነይ እሺ እ ቻው፣ እሺ።
ቻው